ጤና ይስጥልኝ ኢቴስ የጥሪ ማዕከል ጤና ይስጥልኝ።
ሰላም ኖት?
ለትግራይ ፈልጌ ነው መቀሌ okay ለመቼ ነው የፈለጉት?
ለ- ለእሑድ ለእሑድ አዎ ነው መነሻው?
አዎ ከአዲስ አበባ okay እሺ።
ደርሶ መልስ two way
እሺ መመለሻውን ለመቼ ነበር የሚፈልጉት?
እ መመለሻውን ለመቼ ነው የሚፈልጉት?
ከሶስት ቀን በኋላ
እሺ እሑድ ሄዳችሁ ከዛ ሮብ ነው የምትመለሱት?
አዎ
ወደ ሐሙስ ቀይረነዋል።
ከአዲስ አበባ መነሻው የጠዋት ይሁን ወይስ የከሰዓት?
እ ከአዲስ አበባ መነሻው
አዎ ከአዲስ አበባ አዲስ አበባ ነው ያለሁት። አዎ የጠዋት ይሁን ወይስ የከሰዓት ይሁን?
የጠዋቱ ይሻለኛል።
okay የእሑዱ የጠዋት ይሁን?
አዎ የጠዋቱ እሺ እሑድ አንድ ሰዓት ላይ አለ። ጠዋት አንድ ሰዓት ላይ ጠዋት አንድ ሰዓት ላይ አዎ
ሀው ማች ዘ ፊ ፓስፖርት እናዘጋጅ። እሺ ቢላል አንዚም አራታችሁ ነው።
እሺ መመለሻውስ?
መመለሻ ሮብ መመለሻው ሮብ እሺ አዎ